Está regalada, regalada.
ሄሎ
ማንያን ሰሰረ
ምን ሆነብህ?
ፊኑን አስተካክልልኝ። አንደኛ ዝናብ እየዘነበ ነው።
ማን ነው ስምህ?
ንጉሱ
ንጉሱ ስንት ኪሎ ሜትር መጣልህ?
ከጎሮ ከስተመር ውስጥ ስደውለት ከጎሮ ወደ ሰሚት ሜጃ ነው። ሰሚት
ምን እቃ?
ነዳጅ ማደዩ ነው ምናምን አለ።
የት ኦይል ሊቢያ ነው?
እኔ እንጃ የት እንደሆነ ግን ብቻ ነዳጅ ማደዩ ጋር ምናምን ከጎሮ ነው ከጆይ ማለት ነው።
ከጆይ በርገር ነዳጅ ማደያው ጋር አ
መስመር ላይ ጥቀኛ እንዴ ዝናብም አለ።
እኮ እሺ፣ ስንት ኪሎ ሜትር እንደሆነ ልንገርህና ልንገርህ እዚሁ ብሩ እሺ እሺ እሺ
እሺ ስንት